ሄሎ
ሄሎ፣ ሰላም ነው?
ሰላም ጤና ይስጥልን። ቴሌቪዥን
አይ እዛ አጠቃቀሙ ከተጠቀምኩ በኋላ እንትን ላፕቶፕ ኤ አስራ ሶስት ሳምሰንግ እና አምስት ሺ እና አምስት መቶ እና መቶ ኤሪያ አየር ሰዓት እና
ቴሌቪዥን የቴሌቪዥን ሽልማቶች ናቸው። የቴሌቪዥን game ሽልማቶች ናቸው። game ኦቹን ሲጫወቱ እነዚህ ሽልማቶች ያሉት።
እሺ game ኦቹ ደግሞ እንትን አልመጣም አለኝ። game ኡ ለመጫወት ፈልጌ ጥያቄ እና መልሱም አልመጣም አለኝ ይላል። ግን እንደዛ ይጠይቃል፣ ግን መጫወቻ ስገባ እምቢ ይላል።
መጀመሪያ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። መጀመሪያ ደወልኩ።
አንድ ቁጥር ላይ ተመዝግበዋል። ከዛ ሶስት ቁጥር ለመጫወት የሚል አለ። ለመጫወትን ሲጫነው ጥያቄና መልስ እድሎትን ይሞክሩ የሚል አለ።
እሺ
ጥያቄና መልስ የሚጫወቱት በ coin ነው። coin ገዝተው ለመግዛት የሚል ሁለት ቁጥር ላይ አለ።
እሺ
እድሎትን ይሞክሩ ደግሞ የሚያሸልም ጨዋታ ላፕቶፕ፣ ስልክ አምስት ሺህ ብር የያዘ ደግሞ እድሎትን ይሞክሩ የሚለው ላይ ነው። እሱን ደግሞ በትኬት ነው የሚጫወቱት። ትኬት ለማግኘት ደግሞ ግዴታ ጥያቄና መልሶችን መጫወት አለበት።
እሺ እሺ
ተገናኘን።
ምንም አይደልሽ። መልካም እድል